hello አይ በእንትን ላይ አይቼ ነበር ስለ መኪና ምናምን እንዴት ነው? እስኪ ምን ምን አይነት ነው ያሉ?
ምን አይነት መኪና ነው አንተ የምትፈልገው?
ሳይፌል ካሉ
አለን። ሳይፌል አለ አለ ሁለት ሺህ አራት ሁለት ሺህ ሁለት
እሺ እስከ ስንት የሚባሉ?
ሀያ አምስት አስራ ስምንት ሁለት ሚሊዮን አምስት መቶ ሺህ አንድ ሚሊዮን ስምንት መቶ ሺህ የሚባል አለን።
ኧረ ካሽ የሚል ነው በእንትን ዕዳ ነው አስፐር ካሽ ባንክ ይመቻችልሃል ይመቻችልሃል ባንክ
ካሽ ከፍሎ ግን እስከ ተጫ ማለት የሰሩ ምናምን እስከ አንድ የሉ አንድ ነጥብ እኮ የሰሩ ናቸው እኮ አንድ ነጥብ ስምንት አንድ ነጥብ ሶስት ካመጣ ስድስት መቶ ሺህ ምናምን ባንክ ይመቻችልሃል።
እሺ የት ነው እንትኑ ቢሮ ምናምን?
ፓስተር እና መስቀል ፍላወር ፓስተር አጠባባዩ ጋር እና መስቀል ፍላወር
ፓስተር እና መስቀል ፍላወር አዲስ አበባ ማለት ነው።
አዲስ አበባ አዎ።
እና ተጨባጭ እስከ ስንት ነው የሚኖሩት? በዚህ ጥሩ የሆኑ ሞተር ምናምን በእንትን ለ service ምናምን አሁን ማይጠይቅ ማለት ነው።
በፍተሻ ነው አስፈትሻህ ነው አስፈትሻህ ነው የፍተሻ ዋጋ ነው
አስፈትሻህ። እሺ እና እስከ ስንት ይባላል የመጨረሻው? ውስጥ
መጨረሻው አባ በአካል መታ ነው የምትደራደረው።
ኧረ አዎ
እሺ እሺ፣ አመሰግናለሁ። ያው ደውላለሁ ነው እዛ ስመጣ። እሺ